ሰዓት የለንም። እኔ እንጃ እዛው እያሉ ሄሎ ሄሎ፣ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ከቺፕቺፕ ነበር የምደውሉት።
እሺ ያልተረከቡት product ነበር እንዴ?
የለም ግን እንትን ላይ አለ ምን አለ?
አላጠፋችሁትም እንጂ ዛሬ አንደኛ ዛሬ የመጨረሻ ቲማቲም ተረክቤያለሁ። ግን ባለፈው ሳምንት የመጣልኝ ወጣ አዎ ከቤሪ ሴብድ ላይ ምናምን አየዋለሁ ስገባ ስገባ አልጠፋም። ከእንትን ላይ Okay።
ግን ተረክቤዋለሁ።
እሺ፣ እናመሰግናለን።
ግን አንድ complain ልንገርሽ። በቀደም አሁን ዛሬ የመጣልኝ ቲማቲም አዎ ለምላ ደውል ነበረ አዎ መቼ መሰለሽ በአስራ ሶስት በ delivery date አዎ አስራ አራት ዛሬ በአስራ አራት ራሱ መጣሁ ብሎኝ እየደወለ አዎ እ ይዞት አሳድሮ እንደገና ዛሬ በስንት መ- ስንት ደውዬ ነው ያመጣልኝ መሰለሽ። ለመጀመሪያ ጊዜ ነው። በእርግጥ ግን አዎ ከዚህ በፊት የተሻለ service እናገኛለን።
እህም፣ አሁን ለሱም thank you ማለት አለብን። ግን ለዛሬ በጣም እንትን ብሎኛል።
አዎ አይ ይቅርታ በጣም ደርሻለሁ እያለ ብቻ በጣም ብዙ እንትን ብሎኛል።
driver ኡ አዎ አዎ ዛሬ ቲማቲም እሺ፣ ነበረ።
Feedback አስገባለታለሁ ይስተካከላል እሱ በቃ ግን ለሌላው በጣም ጥሩ service ነው እያገኘን ያለ ነው። እናመሰግናለን።
እናመሰግናለን እሺ በጣም መልካም ቀን አሚን።
እሺ